እየጠየቀ ታስረስንቄ ሰጠ ማን ገሸሽ እንዳለ ማን አይዞህ እንዳለ የማን ማንነቱን አስተውለየው በቁም ነገር ሰፌድ አብጠርጥረ ለየው ለየው ለየው ለየው ለየው ለየው
ማንነቱን አስተውለየው በቁም ነገር ሰፌድ አብጠርጥር ለየው ለየው